ጆን hello hello፣ አቤት ጤና ይስጥልኝ።
አብሮ ጤና ይስጥልን። ስሜ እሺ፣ ምን ይሄ ልርዳው?
ጨዋታው እሺ፣ በአማርኛ በአማርኛ ጥያቄው የሚቀርብበት ሁኔታ የለም እንዴ?
ትንሿ ስልክ እ፣ smart ላይ ይቀየራል በኢንተርኔቱ ስታበሪ በ data ትንሿ በ data ስልክ ግን አዎ፣ ትንሿ ግን አታነብም አማርኛ።
አዎ አታነብም። ተቹ ላይ ግን አይሆንም።
ኢንተርኔት እንትን ካለ ይ- ይሆንሻል።
ኢንተርኔት ከፍቼ አዎ
አ፣ እሱን እ፣ ምን ጥያቄ ያቀርቡልኛል እነሱ?
አዎ፣ data መጀመሪያ link ኡን ተ- ትጫኝና ወደ game ይመራሻል። ከዛ ስልክ ቁጥርሽን ታስገቢለታለሽ በኢንተርኔት ሲሆን እሺ ከዛ እ፣ login ስትይ verification code በስልሳ ሰከንድ ውስጥ ይልክልሻል።
እሺ ከዛ እ፣ መሀል ላይ ታስገቢያለሽ ኮድሽን።
ኮዴ ማለት የትኛው? ይሄ የላካችሁልኝን አይደለም አሁን አንቺ በ smart ስልክ በኢንተርኔት መ- የምትጠቀሚ ከሆነ ነው።
okay። እሺ እሺ፣ እሺ።
ከዛ ወይም በ USSD በትንሿ ከሆነ ኮከብ ዘጠኝ ሰማንያ አምስት መሰላል አርገሽ ትደውይና የቴሌዊን መረጃ ይመጣልሻል።
እሺ ያው በቃ ኢንተ- ኢንተርኔት ውስጥ ገብቼ እንትን ላለ አመሰግናለሁ።
አዎ እምቢ ካለ ደውዪ።
እሺ እሺ፣ መልካም ጊዜ።
ለሁላችሁ አሜን። እሺ bye